ሄሎ ሄሎ ጤና ይስጥልኝ።
ጤና እስኪ ቴክኖሎጂ ነበረ።
እሺ።
ትላንትና ደውለህ ነበር።
አሁን እኮ ጨርሼ ወጣ።
ጨርሰህ ወጣ?
አዎ ሁሉ ነገር ጨርሼ በአርብ አለችኝ። ያው እንትን ለመውሰድ ምኑን እንጂ ለመውሰድ ማሽን cash register ኡ ካሽሪ አሁን የእንትኑ ያ እንደገና የእድሳት ባንክ ከፍዬ ሁለት ሺህ እ ምናምን እ አምስት መቶ አርባ አምስት ብር ከፈልኩኝ። የ memory ሶስት መቶ ሰባ ብር ከፈልኩ። ደረሰኝ ሰጠው፣ ደረሰኝ ተቀበልኩኝ፣ ወጣሁኝ።
ወጣ?
አ ምን አሃ፣ ችግር አለ?
የት- ኧረ ችግር የለውም።
እ ትላንትና ተቋረጠ። ከዛ መልሼ አዎ።
ላይ- አሁን እኮ ባንክ- ባንኮኒ ላይ ቆሜ ሁሉ ያየሁሽ እኮ ነበረ። ያው አሃ።
ስለጀ- ስለጀመሩልኝ ዝም አልኩሽ እንጂ አይ በቃ እሺ።
ዳር ላይ አይደለም ያለሽው አንቺ?
አ አ አዎ እያየሁሽ ነበረ እና ስለ እንትና ጨራርሳልኝ። አሁን እ ያው እንትኑን ዛሬ አትወስድም አርብ ይሄ አሁን የከፈልከው ተስተካክሎ እ ሲሙ ምናምኑ ገባብቶ አለችኝ እና አርብ ደውልልኝ እና አሃ።
ከሰዓት ትመጣለህ ጠዋት ደውል አለችኝ። ወይም ደግሞ ጠዋት ትመጣለህ ደውልልኝ አለችኝ። ወይም ደውል በ memory ነበር ያስገቡት አይደል?
አለችኝ። በ memory ነበር የገባው አንድ አመት አሃ።
አዎ።
አሁን የእድሳትም ከፈሉ የሲም የእድሳቱን ካርድም ገዙ።
ከፈልኩ የ SIM card ኡን ገዝቼ መጣሁኝ፣ እህ ሰጠሁኝ፣ ደረሰኝ ሁለቱንም ወሰድኩኝ።
እሺ።
አሁን እንትኑን አርብ ብላኛለች እንግዲህ ምኑን?
እኔ እንደውም ሰነዴ- ሳል- እንዳለ በቃ ለመውሰድ ነው እንጂ አሃ።
ማሽኑ አይ እንትኑ ካሽ- ምክንያቱም እኔ ደግሞ ለምን ሰላሳ እኮ ነገ ነው ኧረ እንዴት አድርጌ ነው ገቢዎች ምናምን ስላት አይ እስከ ጳጉሜ አምስት ስለሚቻል ችግር የለውም አለችኝ።
በቃ እንደዛ ካለ ገቢዎችም ሳረጋግጥ እ፣ እስከ እስከ አመት ስላላዊ በቃ አርብ መጣሪ ነው ቤት የማሽን ቁጥሩ ስንት ነበረ?
ፒኤም PM ሶስት ዜሮ እና ቆይ እንትን መንገድ ላይ ነኝ እንትን ልስጥሽ አሃ PM ቆይ አንዴ። አዎ ሶስት ዜሮ እሺ።
አራት ሰማንያ አምስት ነው አራት እ፣ ሀምሳ እንትን ቆይ TIN number ኦትን ንገሩኝ፣ ችግር የለውም።
የሚነደው እሺ አምስት ዜሮ እ
ሀያ አራት
ሀያ አራት አምስት አምስት አርባ ሶስት
አርባ ሶስት አዎ አምስት ዜሮ ሀያ አራት አምስት አምስት አርባ አርባ ሶስት ሶስት አዎ በቃ እሺ፣ አመሰግኖታለሁ።
እሺ እኔ መቤት እኔም አመሰግናለሁ። ሁለት ነው የገባው ለአንዱ ደብዳቤ ወስጃለሁ ገና ስለሆነ ብላ አሃ አዎ
ለአንዱ ገና ነው አለችኝ። ይሄ ግን ስለቆየ ያው እንደዛ ነው።
እሺ።
በቃ መልካም ለአርብ ስመጣ ሰላም አለሻለሁ። እኔ ቤት በጣም እሺ፣ አመሰግናለሁ።
አሜን።
እሺ እሺ፣ እኔ ሰላም ዋልሽ። እሺ።
እሺ እኔ ቤት እሺ